ዩቲዩብ
ሰላም ጤና ይስጥልኝ። አባ እግዚአብሔር ይመስገን።
ወደዛ ወደ አዳራሹ ስንመጣ ለ stand-up comedy እዛው እሺ።
መክፈል እንችላለን። በ POS machine አለ።
ከዚያው ጋር ብሩን መክፈል ይችላሉ።
አቤት እዚያው ጋር መክፈል ይችላሉ። በእጅ እንደዚህ normal በአካል በ cash አይ አዎ።
ከ cash ውጪ ምን አማራጭ አለ?
እ፣ account ቴሌግራም ላይ እንትን አለ። የቢኒያም መለሰ account አለ።
okay ከሱ ጋር አለ። ግን በአካል ቢሆን በአካል ቢሆን አሪፍ ነው።
እሺ እሺ እስከ አስራ አንድ ሰዓት ይቻላል ብላኛለች አይደል?
አዎ አዎ፣ አንዱን ተመዝግቧል።
የራስን ስራ ትሰራ ብላል።
እሺ ተመ- አዎ ተመዝግቧል።
ተመዝግበል።
ሌሊትም አገኘ እሺ እሺ እሺ thank you።
አገናኛል እቺ